ଆସିଥିଲା।
ሄሎ
ሰላም ጤና ይስጥልን።
ሰላም እንዴት ነሽ?
እግዚአብሔር ይመስገን ዶንኪ ኪዩብ ነው።
እሺ እንትን ምዝገባው እንግዳ ወርቅ እባላለሁ።
ማን እንግዳ ወርቅማ ኃይሉ
እሺ ስልክ ቁጥርስ?
ዜሮ ዘጠኝ አስራ አንድ ሀያ ስምንት
እሺ
ዜሮ ዘጠኝ ሰባ አራት
okay አድራሻው የት ነው?
የካባዱ
እሺ ማስታወቂያው ምን ላይ ነው ያዩት?
ማስታወቂያውን የት ላይ ነበር? ፖስታ ነው እያየሁ ያለሁት እና ፌስቡክ ላይ ነው?
ማየት እችላለሁ።
okay እሺ የእናንተ በኦንላይን ነው ወይስ በአካል ነው መማር አይ የምትፈልጉት?
ኦንላይን ነው በቃ የእናንተ የእሸቱ ኮሜዲያን እሸቱ ገጽ አዎ ላይ የዩቲዩብ ትምህርት ነው። የሶስት ወር ኮርስ ነው። የዩቲዩብ ትምህርት ነው። የሶስት ወር ኮርስ ነው። ሀያ credit hour ነው ያለው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ይሄ ማለት አስራ አምስት ሺህ ነው። ግን እስከ የካቲት ሀያ አምስት ክፍያ የሚፈጽሙ ከሆነ ሰላሳ ስምንት percent discount አለው። አስር ሺህ ብር ብቻ ነው የሚሆነው።
ከስንት ሀያ አምስት እስከ ሰኞ ማለት ነው። በአካል ከሆነ ሰኞ class ይጀመራል። ኦንላይን የካቲት አስ- መጋቢት አስራ ስድስት ነው class